አስከትሏል ያንቺ ውበት አውራ መንገዶን ተረማምደሽበት ዘንከትከት ብለሽ በጎዳና ታየ ተሰማ ያንቺ ዝና ሸኛ አስከትሏል ያንቺ ውበት አውራ መንገዶን ተረማምደሽበት ዘንከትከት ብለሽ በጎዳና ታየ ተሰማ ያንቺ ዝና ፈዘዛኔ ባንቺው ተከዘብኝ በመንገዱ ተንከራተተብኝ አዘገመ እግሬም ደከመብኝ በጎዳናው ፍቅር ፈረደብኝ ፈዘዛኔ ባንቺው ተከዘብኝ በመንገዱ ተንከራተተብኝ አዘገመ እግሬም ደከመብኝ በጎዳናው ፍቅር ፈረደብኝ ፍቅርሽ ክተት ሲባል መውደድ ሲታደር ጎብኔሎ ከገባ ካለሽበት ምድር አትለይም ልቤን ካለሽበት ሂደር ሀብቴ ሰውነት ነው የምትኮሪበት ጠበቃሽ ፍቅር ነው የምትመኪበት ማረፊያሽ አንጀት ነው የምትተኝበት ማረፊያሽ አንጀት ነው የምትተኝበት ሸኛ አስከትሏል ያንቺ ውበት አውራ መንገዶ ተረማምደሽበት ዘንከትከት ብለሽ በጎዳና ታየ ተሰማ ያንቺ ዝና ሸኛ አስከትሏል ያንቺ ውበት አውራ መንገዶ ተረማምደሽበት ዘንከትከት ብለሽ በጎዳና ታየ ተሰማ ያንቺ ዝና እማኝልኝ አይንሽን አልከሰም አልበቀል የበደለኝን ሰው ክፉን አላውቅ ተከፌ ማልልኝ ወደ ልብሽ ፍቅርን ይጣልብሽ እማኝልኝ አይንሽን አልከሰም አልበቀል የበደለኝን ሰው ክፉን አላውቅ ተከፌ ማልልኝ ወደ ልብሽ ፍቅርን ይጣልብሽ እስቲ በእግርሽን ከወዴት ሄድሽበት? ጣፋጭ አንደበትሽን ምን አወጋሽበት? በማያርፈው ዓይንሽ ማንን አየሽበት? አንጀት ያልበረታን አታጠቀ ጓዴ ዓይንሽን እያየው እኔም አይቆርጥ ሆዴ ሲያድር ይቆርቁርሽ ትቼሽ መሄዴ ሲያድር ይቆርቁርሽ ትቼሽ መሄዴ ሸኛ አስከትሏል ያንቺ ውበት አውራ መንገዶ ተረማምደሽበት ዘንከትከት ብለሽ በጎዳና ታየ ተሰማ ያንቺ ዝና ሸኛ አስከትሏል ያንቺ ውበት አውራ መንገዶ ተረማምደሽበት ዘንከትከት ብለሽ በጎዳና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ ዝና ታየ ተሰማ ያንቺ